ሄሎ
ሄሎ ሰላም ጤና ይስጥልኝ።
እነ ሰላም ነው፣ እንዴት ናችሁ?
እግዚአብሔር ይመስገን። ሰላም ነው አለን፣ እግዚአብሔር ይመስገን።
አሜን ይመስገን።
እ በሰንተን ድንቅ ልጆች ጠቁሞ ለመሸለን ነበር እሺ እድሜው ስንት ነው? ልዩ እ የልጁ እድሜ ስንት ነው?
እ እንኳን ሌላ ግንኙነት የለ እንደ ሀረገወይን በቲክቶክ ድረገጽ ነበር ማውቃት።
እንደዛ ከሆነ link ነው የሚልኩልን።
link ነው የምልከው።
አዎ ዜሮ ዘጠኝ
እሺ ቆይ እሺ
ዜሮ ዘጠኝ ዜሮ ሰባት
አስራ ሰባት ዜሮ ሰባት እሺ ዜሮ ሰባት አስራ አንድ አስራ አንድ
አስራ አንድ አስራ አንድ ሀምሳ አንድ
ሀምሳ አንድ አዎ link ኡን ይላኩልን፣ በዛ እናየዋለን። ስሞትን ይጻፉልን።
እሺ በቴሌግራም ነው የምልከው።
አዎ አዎ እሺ እሺ መልካም ቀን፣ እናመሰግናለን።
እሺ ምንም